መስሎኝ ነበር እኔ አንተን የጠቀምኩኝ በመንገዴ ሁሉ ስምን ያስከበርኩ አሁን ሳውቅህ እኔ በብዙ ስረዳ ለካ ሳሳድድ ስገፋ ኖር ያለው ተመስገን ጌታዬ ተመስገንልኝ ሌላ ምን እላለው ለፊት ሆኜ ምስጋና እንሰዋለው ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ የበራልኝ ፊት ያወቅኩት ያስም ልቤንም የረታው ድንቅ ንግግር የሞላው ቸርነት የጠለቀው ፍቅር ሕይወቴን ቀይሯል። ኢየሱስ ለጥሪ ክብር ይገባሃል። ሃሌሉያ ሃሌሉያ ሃሌሉያ